ሌሎ ሰላሳ ቤት አለች ውጭት
ሰላም እንደሰጥሽ እግዚአብሔር ይመስገን ሰላም አለን። አስቤዛ መግዛት ፈልገን ነበር። application ኑ አውርጄ አጠቃቀሙ አላወቅኩበትም።
okay እሺ application ኑ አሁን አለ እ
እሺ ይግቡና እሺ እሺ። ከዛ የሚፈልጉትን product ይምረጡ
እኮ አሁን ለምሳሌ ቲማቲም ፊት ለፊት ያገኘሁት አዎ ቲማቲም ላይ ይግቡና እ create group የሚል አለ
እ create group የሚል አለ
from from group ነው የሚለው እኔ ጋር from group ልበል አይ create group የሚል አለ ታች አዲስ group ነው መመስረት ያለቦት በእርሶ እ በእርሶ አካባቢ አዲስ አዲስ group ስለሆነ መመስረት ያለቦት እ create group የሚል አለ እዛ ላይ ይግቡና create ይበሉት
ነው አልመጣሉት group አበ- አ ነው group available ነው የሚለው
እዛ product ኡ ላይ ገብተዋል አይደለም አ አ ወደ ታች ሲወርድ እኮ አለ በቀይ አ የተጻፈች አ አለች አ create አገኘሁት አገኘሁት አ አዎ create ብለው ከዛ proceed የሚል ይመጣል እዛ ላይ ሲገቡ proceed የሚል ይጫኑት እ
create ሲበሉና ከዛ proceed የሚል ይመጣል ሎታል
አ አ
ያው ከዛ proceed ብለው የሚፈልጉት ብዛት ይጨምሩበት ለአሁን እዛ ክ- አንድ ምናምን ይላል አይደለ ነው comment
no comment አሉት አ
proceed የሚል አልመጣሉትም create group ሲሉ አ proceed የሚል ሲመጣ proceed ነው የሚበሉት
እ proceed የሚል ሲመጣሉት አ- እሱን አ- ይጫኑት እኮ ተጫንኩት ከዛ ከዛ ከዛ complete check network ምናምን አለኝ ኔትወርክ ነው የምፈልገው አ ኔትወርክ አጣት ነው መሰለኝ አዎ እዛ ቲማቲም ሲመጣሉት እንትን የሚፈልጉትን ያክል እንትን ይመርጣሉ ማለት ነው ኪሎ ኪሎ okay አዎ ከዛ free delivery የምትላለች እሷ ማብራት አለቦት መቶ ሀምሳ ብር እንዳይቆርጥቦት
okay እሺ ከዛ se- select የሚል ይጫኑና ብር ይከፍላሉ ከዛ share link ኡን ለአራት ሰው share ያደርጋሉ በቴሌግራም በቴሌግራም እህ እሺ እሺ በቃ እሺ አሁን እ፣ ይሞክሩትና ቢካሉት ይደውሉ ይጠይቁን እሺ እሺ እሺ መልካም ቀን እናመሰግናለን እሺ